ጤና ይስጥልኝ ድምፅሽን። ሄሎ ድሎ ጤና ይስጥልኝ።
አብረሽ ትገኛል።
ሄሎ
አቤት አይሰማም።
ይሰማል። ቦታ ለማለት ነበር ለመጋቢት አስራ አራት ኮሜዲያን እሸቱን
እሺ እሺ፣ ይቻላል። ስሙት ልንገሩ
ሶስት ነ ነው ሁኔታ እሺ፣ ማን አሉኝ? ስሙት ልንገሩ አለበል አይችሌ
አለበል አይችልም። ስልክ ቁጥር
የሶስት ሰው ነው የምፈልገው።
እሺ፣ ይቻላል። ቦታ ለሶስት ሰው ለዋለሁ። ስልክ ቁጥሮትን ይንገሩ።
እሺ ዜሮ ዘጠኝ አስር ሀያ ዘጠኝ ስልሳ ሶስት ሰላሳ
አስር ሀያ ዘጠኝ ስልሳ ሶስት ሰላሳ
ስድስት
አስር ሀያ ዘጠኝ ስልሳ ሶስት ሰላሳ ስድስት
መግቢያ ዋጋ ስንት ነው?
መግቢያ ዋጋ አራት መቶ ብር ነው። አስራ ሁለት ሰዓት ይጀምራል። ቀደም ብለው መጥተው መያዝ ይችላሉ፣ መግባት ይችላሉ።
አስራ ሁለት ሰዓት ነው የሚጀምረው?
አዎ አስራ ሁለት ሰዓት ነው የሚጀምረው። እርስዎ ቀደም ብለው መምጣት ይችላሉ። ትኬቱን እዛው ያገኛሉ ከስድስት ሰዓት ጀምሮ።
እሺ የአምስት ሰው
አምስት ሰው ይሁን።
የአምስት ሰው እሺ እሺ፣ ለአምስት ሰው ብያለሁኝ። እዛው ስልክ ቁጥሮትን ተናግረው የሚያስተናግዱት ሰዎች አሉ፣ መምጣት ይችላሉ ቀደም ብለው።
Okay። እሺ አምስት ቲኬት። እሺ እሺ እናመሰግናለን። እሺ